Ten ሪቴክኒክ በኩል የሚወርደው
ከቴሌብር አምስት መቶ ትራንስፈር አድርጉት ወደ ወደ እናንተ ማለት ነው። ከዛ ወደ ሬስፖንስ ለማድረግ እስካሁን አልገባኝም። እዚጋ
አሪፍ ሀሪፍ ስፖርት ላይ
አዎ
ስሞትን ይንገሩኝ ስሞትን ይንገሩኝ።
ሴዋሽ
ሴዋሽ አዎ
ሴዋሽ ማን?
ሴዋሽ ጣሂር
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ አምስት መቶ ብር ወደ ሀ ስፖርት ነው ያለኝ።
ወራ ሪፖርት አዎ
እሺ የሚያስረዳው መዝግብ ይሉላ አሁን በመዝግ ቁጥር ወደ ቴሌግራም account ኣችን screenshot አንስቶ ይልኩልናል። ብርላሉ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እሺ
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ
ቴሌግራም ይልኩልን።
receipt ኡንም ላኪሮች
አዎ screenshot አንስቶ ይላኩልን።
እሺ እሺ ከስልክዎትና ስምዎትንም በዛ ያስቀምጡልን። ለሚመለከተው አካል እናስተላልፍሎታለን። ሌላ የሚረዱት ነገር አለ?
በቃ እሷ ነው። እሺ thank you
እሺ ስለደውሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ላይ ያስቀምጡልን። መልካም ቀን።
ኦኬ